ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን።
እ ለ Ride የሚሆን የሚከራይ መኪና ይኖራችኋል እንዴ እናቴ?
የሚያከራዩ ድርጅቶች ልስጦት እንጂ እኛ እናከራይም። የሚያከራዩ ድርጅቶች ልስጦት።
እሺ ቁጥራቸውን ትሰጪኛለሽ እናቴ?
እሺ ABC Trading የሚባሉ አሉ
እሺ ቁጥራቸውን ካላስቸገር እኮ ውሰ- ውሰዱና ይደውሉላቸው የያዙ
Trading ዜሮ አስራ አንድ ስድስት
እሺ ዜሮ አስራ አንድ ስድስት ስልሳ አንድ
ስልሳ አንድ ዜሮ አራት ዜሮ አራት
ዜሮ አራት ዜሮ አራት እሺ አመሰግናለሁ በጣም እሺ
እሺም